ሄሎ ጤና ይስጥልኝ።
ሄሎ አቤት
ቅድም ደውዬልሽ ነበረ። ደንበል ደርሻለሁ። የትዬ
ደንበር ፊት ለፊት አበሩ እ?
አበሩ አራተኛ ፎቅ ጳልዴ አብ- አበሩት
ደንበር ፊት ጳልዴ ለፊት እስቲ ሙሉዬ ድምፅ ጭናው አበሩት አራተኛ ፎቅ ሄሎ
አቤት ምን ህንፃ ነው?
አበሩስ ህንፃ አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት
አበሩት ህንፃ አራተኛ ፎቅ ቢሮ ቁጥር አራት መቶ
ሰባት ሰባት ሴት አለገ ደስ ይለ ፈይሳሽ አመሰግናለሁ።